hello ሰላም ጤና ይስጥልኝ በረከት
አቤት ከ We Plus ነበር የምደውለው የእኛን application አውርደው ነበር አዎ አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት ነው እሺ ግን እ ልክ ከተመዘገቡ በኋላ ማግኘት አልቻሉም አይደል እ ልክ ከተመዘገቡ በኋላ ዝርዝሮቹን አላመጡልዎትም ምክንያቱም አሽከርካሪዎች ላይ ስለተመዘገቡ
ኦ አሽከርካሪ ላይ ነው እንዴት መዘገብ We Plus Solution User የምትላለች ሎት ያንን ያጥፉትና We Plus Solution User የምትላለች
እሺ እዛች ላይ እንደ በፊቱ register ሲያደርጉ አገልግሎቶቻችን ይመጣሉ ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም አሸናፊ የምታደርጉትን referral code ያገኛሉ እሺ እሺ መልካም ቀን